hello ጤና ይስጥልኝ ቤት ቤት
አቦ አሁን deposit አድርጌ ብር ጠፍ ኮዱ ጠፍቶብኛል። እንዴት ነው የሚሻለው?
okay deposit አድርገ ነው ወደ ቤት ቤት
አዎ አውጥቼ አው- አው- አውጥቼ ጠፋብኝ ኮዱ።
withdraw ነው ያረካው?
withdraw withdraw እሺ አንዴ ጠብቀኝ።
እሺ፣ አንድ ሺህ ብር ነው።
እሺ አንዴ ጠብቀኝ።
አይ
hello ወይ አይ ሰላም ነው። እሺ ምን ነበር ይቅርታ?
አቦ withdraw አድርጌ ነበርና አዎ ለማውጣት እና ኮዱ ጠፋብኝ።
okay፣ በ voucher ነበር።
አ በ voucher
እሺ ስልኮን ይነ- እ፣ ቴሌግራም ይጠቀማል?
አ በዚህ በዚህ ስልክ እኮ ነው።
አዎ አይ ቴሌግራም ይጠቀማሉ።
አረ ቴሌ-
ቴሌግራም አረ ቴሌግራም አልጠቀምም።
okay። እሺ አይ ስልኩን ልልክሎት ነበር እንዲሁ በቃ ልንገረው።
እ- እሺ።
አ፣ በቀኝ በኩል balance የሚያዩበት አለ አይደል?
እ- እ- እ?
balance የሚያዩበት በቀኝ በኩል የስም አዎ።
ምልክት ያለው
ወይ ይነፍስና እ- እሺ። እ-
እሱን ይነኩትና account history የሚል ያመጣልዎታል ከስር።
አ account history አዎ።
አዎ ያንን ይንኩት።
እሺ።
okay እሱን ሲጫኑ voucher history የሚል አለ ከላይ
አንድ ግር የለውም።
እ- እ?
voucher history
አ voucher history ይላል።
አዎ እሱን ይጫኑ።
እ?
voucher history የሚለው ውስጥ ገቡ። hello አ- አቤት አቤት። እንደዚህ voucher እና ኮዱን ኮዱን ብልክልኝ አይቻልም እንደዚህ
አዎ እንደዛ ይቻላል። ይቅርታ ግን ቀላል እኮ ነው። voucher history የሚለውን አገኙት።
voucher መጀመሪያ account history የሚለው ላይ ነው የምገባው።
አዎ ከዛ withdrawal withdrawal history ምናምን የሚል አለ ከላይ ማለት ነው።
እ? እ?
ያንን ሲነኩት account history የሚለውን ሲነኩት አ ከላይ voucher history የሚል አለ አ አ ያንን ይንኩት።
ከዛ
አዎ voucher history የሚለውን ሲጫኑ start date end date የሚል ያመጣል።
አ
እሱ ላይ መች ነበረ voucher በ voucher ያወጡት መች ነበረ?
ወደ ስድስት ሰዓት አካባቢ ላይ ዛሬ አ ዛሬ በቃ ሁለቱንም በሀያ አምስት ያደርጉትና December ሀያ አምስት ማለት ነው።
አ ቀኑ start ም end date ም የሚለውን December ሀያ አምስት ያደርጉት።
እሺ፣
ከዛ search ይበሉት።
እሺ። እዛ ከስር ኮድ ይመጣል።
ከዛ አው በዚህ ጊዜ ውስጥ ያሉት የወጡትን በ voucher የወጡትን transaction ኦች እንዳለ ያመጣቸዋል።
እሺ፣
ከዛ ኮዷን ብቻ ኮፒ አድርገው ማግኘት ይችላሉ።
እሺ፣ እሺ። አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
መልካም እሺ